ዜታ ተመዝኖ ነው የሚወጣው። ትንሽ ጠብቋቸው ሲላ
ሄሎ
ሄሎ አቤት።
ይቅርታ መልሼ የደወልኩላችሁ ችግር እሺማ።
አሁን ነጭ ሽንኩርት አንድ ኪሎ ይጎላል ነበር።
አዎ አዎ።
ስንት ኪሎ ነበር order ያደረጉት?
አምስት አንድ አንድ ኪሎ አምስት።
አዎ አራት ኪሎ ነው የመጣው።
አዎ አራት ኪሎ ነው የመጣው።
ኦኬ እሺ። ሎኬሽኑ የት ነው?
እ ለዛህር ካቶሊክ ቸርች ወይም ሲፒኦ እሺ፣ እሺ፣ እናመሰግናለን። ነገ ይመጣል። ይቅርታ በጣም ምን አልሽኝ?
ይቅርታ ሲፒኦ በጣም ወይም ነገ ለዛህር ካቶሊክ ቸርች።
እንመጣለን።
እሺ በሲፒኦ ላኪልኝ በቃ ቲፒኦ ቸርቸር።
ቸርች እርጋ።
እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
አሜን።